ወይ
ሰማኝማ ልምረጥልህና፣ እሺ ቆይ ምን ታደርግልኛለህ መሰለህ? ቆይ ኪፕ ቼንጅ ኪፕ ቼንጅ ኪፕ ቼንጅ አልነካም አለኝ። በእናትህ ይኸውልህ ሪዞሉሽን ብሎ አሁን የገባሁበት የለም ቁጥር ነገሮቹ እሱ ላይ ግባና አንድ ሺህ ሁለት መቶ ሰማንያ በሰባት መቶ ሀያ የሚለውን ማለት ነው እሱን ተጫንልኝ አንዴ
አንድ ሺህ ሁለት መቶ ሰማንያ በሰባ በሰባት መቶ ሀያ ሲባዛ በሰባት መቶ ሀያ የሚለው የለም
ቆይ ምን ላይ ነው ሪዞሉሽን የሚለው ላይ ነው የገባው?
ሪዞሉሽን ላይ አዎ ሪዞሉሽን አላየሁም ይሄ አስራ ዘጠኝ ምናምን ብሎ የሚጀምረው ጋር ማለት ነው
የለም አላመጣልኝም።
አስራ ዘጠኝ ምናምን ብሎ የሚጀምረው አሁን የገባሁበት ወረታችሁ ረድ
እሺ አስራ ዘጠኝ ሀያ በአንድ ሺህ- ክፈተው እሱን እሺ አሁን ያልኩን አንድ ሺህ ሁለት መቶ ሰማንያ በሰባት መቶ ሀያ የሚለውን ትጫንልኛል
ይኸው
ከዛ keep change የሚል መጣልህ አዎ
OK በለው
እሱ ልጫ ነው አዎ keep change የምትለው አንተ ና- ንካ ነክቻለሁ።
ከዛ X አርግና ውጣ
ሙሉ
X አው ዝም ብለህ ሙሉን X
እሺ
ከዛ ሂድና እዛ ጋር ra- run የምትል የለችም shortcut የተቀመጠች run የምትል R U N ብሎ shortcut
እኑ ጋና ይታየኝ ማናድ
run የሚለው ይሄ game ኡን የምናስጀምርበት ማለት ነው። ነጭ ነገር ሆኖ ነጭ ነገር የለችም እዛ እንደ application ቁጭ ያለች
Firefox Microsoft run አ- አለ run እሺ እሷን ንካት። ሁለቴ ንካት።
ለ-
game ኡ ጀመራውና
ቆይ አልመጣልኝ ወዴ
በቃ ሁለቴ ትጫኑና ሌላ ቦ- ሌላ ነገር አትንካው።
እሺ ዋው የጠፋብኝ መቶልኛል።
ግ- ጀመር አይደለ? full screen ሆነ አሁና አዎ full screen ሆኗል።
በቃ አሁን ተስተካክሏል ማለት ነው።
ግን እንትን ነው በአረንጓዴ ብቻ ነው የመጣው game ኡን አዎ አልመጣልኝ።
አዎ፣ ይከፍታል ይከፍታል። ኔትወርክ ሆኖ ይከፍታል። ጠብቁ።
እሺ እሺ አባቴ፣ እሺ ይመችሽ። እሺ
PC አፋ የ cashier ኡ እሺ። አሁን ደግሞ የሱ እሺ እሺ
የእሱን ደግሞ ልንገር እየነገርኩ በቃ አሪፍ ነው። አንተ ልንገር እሺ የ cashier link ልላክልህ። ቆይ ጠብቀኝ። ቆይ አትዝጋው። እሺ ኧረ አልዘጋውም አባቴ እንዴ
አሁን ሰላም የላኩልህ ናችሁ፣ ናንበላችሁ።
አሁን ወዴት?
በቴሌግራም በቴሌግራም የላኩልህ link አለ።
ሊየው
ል- አ ልክ ይላል ያው
እሺ ከዛ መልሼ ልደውልልህ አ እሷን ቆ- ቆይ ልንገር step ኡን። እሷን ኮፒ ታረጋትና እ፣ ከዛ Chrome ላይ ትሄድና paste ታረገዋለህ።
ከ- በኬብል ልላ- ልላከው
ኮፒ ታረግና Chrome Chrome Chrome እ?
Chrome የሚል የለም
ቆይ አንዴ ድምፅ እንትን እያለኝ እየረበሸኝ ነው ቆይ